ሄሎ
ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከድሬዳዋ አዲስ አበባ ፈልጌ ነበር አንድ ሰው።
እሺ እዛው ነህ?
እዛው ነኝ ሌላ?
ድሬዳዋ፣ አሉ።
እዛው ነኝ።
አዎ ትኬት የሚቆርጡት ልጆች አሉ።
እዛ አዎ
እና በአካል ሊድ
Okay። Online ማድረግ ፈልገህ ነው።
አዎ፣ በመንገደኛ መቁረጥ ትችላለህ። መንገደኛ application።
እሺ እሺ መልሰህ ደውልልኝ።